በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉ ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና ሊቃናት ይጮሃሉ በጎድል ነሳ እያሉ የወርቅ ጽና የያዙ ምስጋናህን አበዙ ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና በደምህ የታተሙ ኃይልህን ተሸከሙ የቅኔ ዑደት ሆነ ክብር ባለም ገነነ ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና በዙፋኑ ስር ካሉት ከሰባቱ መናፍስት ከታመኑ ምስክር አዲስ ውዳሴ መዝሙር ያለና የሚኖር ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስም ገናና መድኃኔ ዓለም ስም ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃለን